ወይ አቤት አቤት አድራሻችሁን ፈልጌ ነበር እና እንትን ባምቢስ የቱ ጋር ነበር ያለው?
እናት ባንክ አለ አይደለ?
አ እናት ባንክ ስትደርስ ወደ ላይ ትወጣና መታ ወደ ግራ መታጠፍ ያለች በእናት ምን- ባንክ ወደ ምን- ላይ ምን ማለት ነው።
ልበላት ምን ልበላት? ግን ባምቢስ ጋር ቆሜ ያለ አደባባዩ ጋር ግን አይደለም ባምቢስ ጋር አይደለም የምትሄደው። hello ወይ ሰላም ነሽ?
ሰላም ነው?
አለን አሁን ምን ጋር መሰለሽ ያለው ልጁ እ ራሱ ባምቢስ ሱፐር ማርኬት ጋር
አዎ ባምቢስ ሱፐር ማርኬት ጋር ሳይሆን ወደ ታች መሻገሪያው አለ አይደለ? ባምቢስ ጋር የባቡር መሻገሪያው እናት ባንክ። አዎ እናት ባንክ ታውቀዋለህ አንተ?
አ የካሳንቺስ ጀርባ ማለት ነው።
አዎ የካሳንቺስ ጀርባ ማለት ነው።
ኖክ ፊት ለፊት አዎ
okay እሺ እዛ ጋራ እ፣ እንትን አለ አዳ ምንድን ነው መቅረዝ ሆስፒታል ማለት ነው። አወቀው አዎ አዎ በቃ በሱ ፊት ለፊት መግቢያ ያለች ወደ ግራ የምታስገባ መንገድ አለች። አዳማ ስለዚህ real estate ጋር ነው።
ይሻገራ መጀመሪያ ወደዛ ይሻገር ወደ እናት አይ የእናት በፊት አውቀዋለሁ እና እ፣ የእናት ያለው የባቡሩ ማሻገሪያ ትንሽ ወረድ ብሎ ነው ወደ መስ- ወደ እስጢፋኖስ አይደል አዎ ልክ ወደ ወደ እስጢፋኖስ መንገድ ያለው የባቡሩ መሻገሪያ ያለ አለ።
ትንሽ ወረድ ብሎ አዎ አዎ በሱ ይሻገርና እናት ባንክ ይደርሳል። ከዛ ትንሽ ወደ ላይ እንደወጣ ወደ ግራ መታጠፊያ ያለች እዛ አዳማ አዎ።
real estate የምትላለች እዛ ህንጻ ላይ ነው።
እሺ እሺ እሺ
እሺ እሺ